ጤና ይስጥልኝ ቤት ቤት ቤት ነው የምንወደው እንትን ነበረ ቅድም የኦንላይን ወጪ ምናምን ብያል ነበረ።
ምን አልከኝ?
ኦንላይን ገቢ ያስገባሁትን የለም የማቀበት ቦታ ምናምን ብያል ነበረ ቅድም ላይ ያሬ ጭሮ ነኝ እና እንትንን ላክ ብላኝ ነበረ።
እሺ የኔ አንዴ ያሬ ዲስኩን እሺ ጠብቀኝ።
እም።
እ፣ እሺ
ሄሎ ሄሎ ያሬድ እንዴት አደርክ?
ሰላም ነው አለ። እግዚአብሔር ይመስገን።
ብሩኬ ነኝ። እንዴት ነህ?
አይ ብሩክዬ ሰላም ነው አማን ነው።
አለን አለን። አስተካከልልኝ እኮ ዛሬ ጨረሰልኝ።
አዎ እኮ አዎ እያለ አሁን ምን እንደሆነ ታውቃለህ?
እሺ የቀን ገ- ገቢዬን at least ለሰው ስሰጥ ታውቃለህ? የማቀበት ቦታ የስፖርቱን እሺ።
አውቄዋለሁ አውቄዋለሁ። ገቢውን ገባ profit ኡን ምናምን የሚያገኝበት ቦታ አውቄዋለሁ።
እሺ።
ግን ይሄ ኦንላይን የምልክላቸው አሉ እኮ deposit የምታደርግላቸው አዎ አዎ የእሱን አሁን ገቢ የማውቅበት ቦታ ላገኘው አልቻልኩም። ለዛ ነው ባላንስ እም?
የሚል የለም።
balance የሚለው አዎ balance ነው።
እሺ።
ከዛ balance። ለማንኛውም እ፣ ብሩክዬ እንትን ማድረግ አይቻልም?
ምን ለማወቅ ማለት?
የሆነ training እ፣ ነገር የለችውም?
እ፣ balance ማወቂያ step አዎ እ፣ እም?
እንትን ላይ ነው የምትገባው። ይቺ ሪፖርት አለ አይደለ?
ሪፖርት ላይ ገብቼ አሁን አዎ።
ያሳየኝ የትኛው እንደሆነ አለ። ግባች ቅዱስ አ፣ transaction የሚል የለም።
transaction ላይም ገብተናል ትናንትና። እሺ ባቡ ነው።
ትራንዛክሽን እሺ።
ከሆነ እሺ የእሱ- ገባ።
አ፣ transaction ላይ ያሳይሃል። ቀኑን ወደ ኋላ አድርገው።
ቀኑን ወደ ኋላ አድርገው ቅዱስ የ- በጀመርኩበት ቀን አድርገው።
አዎ ዝም ብለው ጀመረ።
እሺ አድርገው።
እሺ ያ virtual ኡ ጀመረ።
virtual ኡ ዛሬ ተስተካክሏል። አስተካከልልኝ እኮ አዎ አዎ።
ፕሪንተሩን አገናኘልኝ። አሁን ቴሌቪዥን ማታ ቀ- እንትን ላይ ይገ- ይገጥሙልኛል።
በቃ አዎ search ያድርገዋለ። ከዛ በኋላ
አዎ ትራንዛክሽን ሰርች ሰርች አድርገው ቅዱስ። ምንም ነገር የመጣልኝ ነገር የለም አለ።
ምንም አልመጣልህም።
ምንም አልመጣለትም።
transaction የምትላለች አይደለ? ከዛ አዎ፣ ዩዘር ኔም ሪፖርት ውስጥ የሚል የለም።
ገብተን tran- transaction ገባን።
ከዛ user name ይላል አይደለ? እሱ ጋር ይኸው user name የሚል አለ ቅዱስ user name የሚል አለ አ፣ የካሸሪውን አስገባ ሲኤ በልና ሲኤ በልና የካሸሩን አስገባ የ cashier ኡ ማን ነው የሚለው?
ያውና CA ያውና ያሬድ ሀያ ሁለት ገብቷል ያሬድ ያሬድ እዛው ያሬድ ያሬድ ሀያ- ሀያ ሁለት በልና እሱ ጋር ጻፉ። ከዛ ያሬድ ሀያ ሁለት የምትለውን ንካት መጀመሪያ ነ- ነካት አዎ ነክቷል ገብታለች ነካት። ከዛ አዎ።
only direct tax የምትል የሆነች የበራች የለችም ጥቁር ያለች only direct አዎ በርታለች አዎ off አርጋት።
off አድርገው ቅዱስ እሺ።
ከዛ date የሚለው ጋር ሂድ ወደ ዴት ላይ የሚለው እዛው ጋር- ወደ ላይ አሁን date ይሆናል እዚህ ጋር አ፣ ወደ ኋላ አድርገው ቀኑን ወደ ኋላ ቀኑን አድርገው search በለው ሶስት ሶስት ላይ ነው ሰርች ሰርች በለው አድርገው
አ። አሁን አመጣልሽ አ
processing ላይ ነው ቅዱስ አ በቃ ይመጣለሁ ይመጣል በቃ አሁን በቃ እንደዚህ ነው ሞክረዋለ አ ይሄ ነው በቃ በቃ አይ ስለ ለመላክ እንኳን ገብቷል አ አ ያ balance የለም። አዎ በሳምንት አይደል የሚላከው?
አ ትክክል ነሽ በቃ አመሰግናለሁ ብሩክዬ።
አሺ ችግር የለውም እሺ እሺ እሺ እሺ።